ነሽልኝ አንቺ ፍቅር ፍሬም አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ። አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ። አካሌ ደሞ አካሌ ደሞ ቆሜም ተቀምጬ ባለሁበት ቦታ አስታውስሻለሁ ጧትም ሆነ ማታም በጣም አስቸገረኝ የናፍቆት ትዝታም አለሁልሽ በይኝ ፍቅሬን ያለኝታም አንቺ ወጣት የለሽም ቢሉኝ ሟች ነበርኩኝ አንቺ ወጣት የለሽም ቢሉኝ ሟች ነበርኩኝ። ሳምራኤ ሳምራ ሳምራኤ ሳም ሳምርኩን ሳምራ ቤት ልሽ ሳም ቤት በኩል ሳምራ ሳምርዬ ሳም ሳምራኤ ሳምራ ሳምራኤ ሳም ወገቤን ሳምራ ያመኛል ሳምራ መቀነት ሳምራ ይለኛል ሳም ትከሻን ሳምራ ያመኛል ሳምራ እስክስታ ሳምራ ይለኛል ሳምራ ራሴን ሳምራ ያመኛል ሳምራ ሐርሻሽ ሳምራ ይለኛል ሳም አረነይ ቴረነይ ረነይ ቴረነይ ረነይ ቴረነይ ረነይ ቴረነይ ትለንም እንኳን መሄድና ሞትም አይለየንም አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ ሳምራኤ ሳምራ ሳምራኤ ሳም ሳምራኤ ሳምራ ሳምራኤ ሳም አይኔንም ሳምራ ያመኛል ሳም ሸጋ ልጅ ሳምራ አሳዬን ሳም ይለኛል ሳምራ ከንፈሬን ሳም ያመኛል ሳምራ ጠይም ልጅ ሳምራ ሳምልኝ ሳምራ ይለኛል ሳም ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ Ereney, tereney. Ereney, ereney. Ereney, ereney. Ereney, ereney. Ereney, ereney. የውበትሽ ነገር ብዙ አስደንቋቸው በስምሽ ለመጥራት ጭራሽ አቅቷቸው በአድናቆት ተውጠው ቃል ያልነሰላቸው ሳምራዊት ይሉሻል ሰዎች በቋንቋቸው። አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ። አንቺ ወጣት የለችም ቢሉኝ ሟች ነበርኩኝ። ሳምራኤ ሳምራ ሳምራኤ ሳም ሳምራኤ ሳምራ ሳምራኤ ሳም እጄንም ሳምራ ያመኛል ሳም ሰዓትም ሳምራ ይለኛል ሳም ደረቴን ሳምራ ያመኛል ሳም ወርቅ ሀብም ሳምራ ይለኛል ሳም ጣቴንም ሳምራ ያመኛል ሳምራ ቀለበት ሳምራ ይለኛል ሳም